brother አቤት። ቤስት ቤት ነው ምን ልርዳ።
ሄሎ ሌላ ይሰማ።
አዎ፣ ሰላም ነው አባ።
እግዚአብሔር ይመስገን። ምን ልርዳ?
እንትን ጠይቀህ ነበረ ትናንት ማታ ላይ ማለት ነው።
እሺ፣
ከቤስት ቤት ላይ አስራ ሶስት ሺህ በላው።
እሺ፣
ከዛ አስራ ሶስት ብር ሲበላ በ- በ- በቴሌብር ላወጣ ስል እሺ፣
አስ- አን- አስር ሺህ አውጥቼ
እሺ።
ሌላው የቀረው ሁለት ሺህ ዘጠኝ መቶ depo- deposit ሳደርገው ወደ ቴሌብር አልገባም ጠዋት ላይ እስካሁን
እሺ አሁን የደወልክበት ስልክ ቁጥር ነው የቤስት ቤት ስልክ ቁጥር?
ከቴሌብር ሞጣ ከቤስት ቤት ወጣ ቴሌብር መልደረ ገባኝ። እሺ አሁን የደወልክበት ስልክ ቁጥር ነው የቤስት ቤት ስልክ ቁጥር? አሁን የደወልክበት ስልክ ቁጥር ነው የቤስት ቤት ስልክ ቁጥር?
በዚህ በዚህ የቤስት ቤት ስልክ ቁጥር አሁን የደወልክበት ነው ወይ?
አይ አይደለም፣ በሌላ ቁጥር ንገረኝ። እሺ፣
ዜሮ ዘጠኝ እሺ።
ዜሮ አራት
04 ሀያ ስድስት 26
ሃም- ሀምሳ ሰባት 57 ሰባ ስድስት ግን ብሩ በዚህ በዚህ በዚህ ስልክ ቁጥር ነበር ያወጣው።
የምትጫወትበት game ኡን የምትጫወትበት ስልክ ቁጥር አሁን የደ- የነገርከኝ ስልክ ቁጥር ነው አይደለ?
አዎ አዎ
እሺ 2900 ብር አሁን አሳልፌ እላለሁ ትንሽ ቆይቶ ይገባላል። እሺ እ አሳልፌ እላለሁ ትንሽ ቆይቶ